ጤና ይስጥልኝ።
ሮተን ታከለ ደረሳ
Hello፣ ሰላም ጤና ይስጥልኝ።
የዩቱብ ትምህርት ለመማር ነበረ።
እሺ ይቻላል።
Hello Hello ስ- አዎ፣ ስምህን ይሄ- ንገረኝ። ይቅርታ እ ስምህን ንገረኝና መረጃ እሰጥሃለሁ። ይቅርታ ሚኪያስ ንጉሴ።
ስልክ ልሻል ሚኪያስ ዜሮ ዘጠኝ
እ ስልክ ልሻል ዜሮ ዘጠኝ ስልሳ እሺ ሰማንያ አምስት እሺ ሰማንያ አምስት አርባ ስድስት
እሺ አራት አይነት ኮርሶች ይሰጣሉ። content marketing፣ editing፣ በጎ አድራጎት። ከእነዚህ ከአራት ኮርሶች የተከታታይ ኮርስ መርጠህ መማር ትችላለህ ማለት ነው። Hello Hello፣
ከአራቱ ኮርሶች ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ። ለአንድ ኮርስ ክፍያችን አስር ሺህ ብር ነው።
እ ብለው ድምፅ አይሰማም ግን ብዙ
አንተ ያለህበት ቦታ ምንም ድምጽ ይረብሻል።
እ
ያለህበት ቦታ ወይ ድጋሚ እሺ ደውዬ
ይሰማል ግን በደምብ አሁን ንገሪኝ።
አራት አይነት ኮርሶች አሉ። ከነዚህ ከአራቶች ከአራት አይነት ኮርሶች ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ።
የርዕስ content፣ ምግባር።
marketing፣ editing፣ በጎ አድራጎት።